hello ወይ አድ ዘግቶብኝ እኮ ነው።
አሁን ታወራኝ ልጅ ነው እ ቅድም አሁን የደወልክልኝ ልጅ ነህ?
አዎ እሺ ወስ ተወሰደብኝ አልከኝ።
አዎ አምስት አምስት መቶ አምስት አምስት መቶ ነው አዎ አምስት አምስት መቶ ሁለቴ እንደሱ ነው ያደረገው።
አዎ አዎ ገብቶለታል ነው መች ነበረ? hello አቤት መች ነው የጠየቀህ password እና user?
አሁን አሁን አሁን ከትንሽ ደቂቃ በፊት አንዱም ማለት ነው አምባላ አንዱን አምስት መቶ አንድ አምስት መቶ አንድ ደግሞ አለ ያለውን አምስት መቶ ሰባ ምናምን ሰማንያ ደግሞ አምስት ብር አይደል?
አ- አ- አ- ኦኬ እሺ አ ወደ የለ ወደ ዜሮ ዘጠኝ ሀያ ሰባት
እሺ ዜሮ ዘጠኝ ሀያ ሰባት አስራ ዘጠኝ አስራ ዘጠኝ ዘጠና አራት ዘጠና ሶስት ዘጠና አራት ዘጠና ሶስት ዜሮ ዘጠኝ ሀያ ሰባት አስራ ዘጠኝ ዘጠና አራት ዘጠና ሶስት ላይ ነው የገባው።
እሺ እሺ አባቴ በእኛ ይኸውልህ password አንጠይቅም። እሺ እሺ እና link ምንም ሲልኩልህ ከዚህ በኋላ accept አታድርገው። እሺ እሺ እሺ አሁን ባለ እሱ አይገባም ማለት ነው።
የለም። አዎ እሺ አሁን ባስገባ አይወስድም።
እ እ አሁን ባስገባት አይወስድም።
አሁንማ password ህን ቀይረው ግባና የ best bet account ቀይሬ ላይ ያለው ቀይሬ ያለው በቃ ከዚህ በኋላ ምንም አይነት link ቢላክልህ እንዳት እንዳትገባበት። እሺ እሺ እሺ ከቤስት ቤት አይደለም። እሺ እሺ አባቴ።